ጤና ይስጥልኝ ቻውቻው።
Hello ደህና ነሽ?
እግዚአብሔር ይስጥልኝ።
በዚህ ከሁሉ ስፖርት ወደ ቴሌብር አስራ ሁለት ሺህ ብር ልኬ ነበረ። እዚህም ላይ የለ ቴሌብር ላይም አልገባ። ቴሌብር ላይ ስደውል ወደ እኛ አልገባም ነው የሚለው።
እኮ አሁን እኛን ሳይሆን አሁን ይሄ ቻፓ ነው። እሺ ሁሉ ስፖርት ላይ ደውሉ፣
እ?
ሁሉ ስፖርት ላይ ደውሉ። ይሄ ቻፓ ነው።
ስንት ነው የእሱ short code? በእናትሽ ይቅርታ።
short code አቸውን አናውቀውም፣ ግን ስልክ ቁጥራቸውን ልስጥ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ
ሰባ ስምንት ሰባ ስምንት
አስራ ስድስት ሰላሳ ዜሮ ስድስት እሺ አመሰግናለሁ። እሺ እናመሰግናለን።
እሺ